የተከፈቱልኝ የጽድቅ በሮች እገባለው እገባለው ታምራቶችህን ናፍቄ በደስታ ሄዳለው እሄዳለው አልሰለችም ዘመናት ቢቆጠሩም ካንተ ጋራ እለት እለት አዲስ ነህ ለእኔ ኢየሱስ ጌታ። አታረጅም ግን በናፍቆት ዛሬም ትፈለጋለህ። እንግዲህ አምላኬ በልቤ ትልቅ ስፍራ አለ። አልተጎዳውም ስፈላልግ ዝጎኖ አልታይም በእኔ ላይ ቤት ፊትም ጠቁሮ አላገኘሁትም ከመልካምነት አልተቀየርክም ስለዚህ ምን ብዬ ርቃለሁ ካንተ ጋር መሆን መርጫለሁ ስለዚህ ምን ብዬ ርቃለሁ ካንተ ጋር መሆን መርጫ አልሰለችም ዘመናት ቢቆጠሩም ካንተ ጋራ እለት እለት አዲስ ነህ ለእኔ ኢየሱስ ጌታ አታረጅም ግን በናፍቆት ዛሬም ትፈለጋለህ እንግዲህ አምላኬ በልቤ ትልቅ ስፍራ አለ የበረከት ምንጭ ጉድጓዴ ነህ ልቤን አስፍቼ የምቀዳህን ጥጋቤ ለእኔ ፍጹም እርካታ የኑሮ ትርጉም የቤት ያለኝታ ጠዋት ቢሆን እንኳ ዘኔታ ማምሻው ይሰማል ባንተ ደስታ ጠዋት ቢሆን እንኳ ዘኔታ ማምሻው ይሰማል ባንተ ደስታ ተከፈቱልኝ የጽድቅ በሮች እገባለሁ እገባለሁ ታምራቶችህን ናፍቄ በደስታ ሄዳለሁ ሄዳለሁ አልሰለችም ዘመናት ቢቆጠሩም ካንተ ጋራ እለት እለት አዲስ ነህ ለእኔ ኢየሱስ ጌታ። አታረጅም ግን በናፍቆት ዛሬም ትፈለጋለህ። እንግዲህ አምላኬ በልቤ ትልቅ ስፍራ አለ። የሚረዳኝን ጸጋ ፈልጌ ወደ ዙፋን ልቤን አድርጌ ሰብሰብ እያልኩኝ በፍቅር ጥላ እታመናለሁ ባንተ ገላ አምናለሁ መሰረቴ ነህ በጽናት የምታመንብህ አምናለሁ መሰረቴ ነህ በጽናት የምታነጽብህ በተከፈቱልኝ የጽድቅ በሮች እገባለሁ እገባለሁ ታምራቶችህን ናፍቄ በመጓዝ እሄዳለሁ እሄዳለሁ አልሰለችም ዘመናት ቢቆጠሩም ካንተ ጋራ እለት እለት አዲስ ነህ ለእኔ ኢየሱስ ጌታ። አታረጅም ግን በናፍቆት ዛሬም ትፈለጋለህ። እንግዲህ አምላኬ በልቤ ትልቅ ስፍራ አለ።